ሄሎ ጤና ይስጥልኝ ቤተሰብ እስራኤል ነኝ ገባው ሰላም ነው።
እግዚአብሔር ይመስገን።
ሰላም አቤት ዮሐንስ ሰለሞን ነኝ። እንትን ሆነ ቀደም ደውዬ ነበር። ፋይል መጥቼ ተቀብያችሁ ነበር። እናንተ ጋር ምን ተቀብዬ ነበር?
ፋይል ፋይል አልከፍት ብሎ እሺ።
ዳውንሎድ አድርጋችሁ ትናንት እዚህ ሁሉ እኔ ዲስ ሁሉ ነገር ስማ ገብተሽ እንትን አልግቢ ቴሌግራም ላይ ትልክልኛለህ ይሄን ዲስኩን?
አይ- አይመቸኝም። አይ- ከፍቼዋለሁ ነገርሽ እሺ ቁጥሩን ንገረኝ።
አስራ አራት እሺ ሀምሳ ስምንት እሺ
አርባ አምስት እህ፣ ሰላሳ ስድስት እሺ ስልሳ ስምንት
አስራ አራት ሀምሳ ስምንት አርባ አምስት ሰላሳ ስድስት ስልሳ ስምንት አዎ ምንድን ነበረ እየተሰራልህ የነበረው? ይቅርታ አሁን ስለገባሁኝ ነው። እሺ keno keno ነው እንትን አለች አጌን
ከየት ነው ዮሐንስ?
ከቡድሬ ጉራዩ ቡራዩ። እሺ
ጋር ነው ምን የሚባል game ነው እንትን ነው
እሺ አንዴ እሺ ጠብቀኝ ቆይ አንዴ መስመር ላይ እሺ
እሺ ሄሎ ዮሐንስ አዎ እ፣ ቴሌግራም ላይ እ፣ እንትን ቡራዩ
አዎ ቴሌግራም ላይ መላክ አለብህ። እሺ እንዲስኩን ጉራዩ ድሬ እኮ ነው ነገርኩሽ። እናቱ አሁን ገና እኮ ነው ከእናንተ የተመለስኩት። አስኝ
ተረዳሁህ እኮ ቴሌግራም ግን ላይ ስንቴ ተላከ ስንቴ ተላከ ቼክ አድርጊ ገብተሽ ዜሮ ዘጠኝ ዜሮ ዘጠኝ ሀያ አራት ዘጠና አምስት አስራ አምስት ከጠዋት ጀምረን እየላከ ትናንትም ቀኑን ሙሉ ተሞክሮ ሳይሰራ
ዮሐንስ ሶላሙን የሚለው ነው።
አዎ ዮሐንስ ሰለሞን ጫላ ድሬ ጉራዩ
በቃ መልካም። እሺ
አ እሺ እሺ ጠብቀን አንዴ
እሺ